ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የሚለዳው ጤና ይስጥልኝ። እንትን ነበር ጠዋት አስይዤ ነው እንትን በቴሌግራም fax አድርግ ተብዬ ነበር። እንትን የሁሉ win ticket እሺ፣ ቴሌግራም ላይ ልከዋል።
ልኬያለሁ ሁሉ win ከነ number ኡ ማለት ነው።
እሺ፣ ቴሌግራም ላይ ላኩበትን ስልክ ይንገሩኝ። ዜሮ ዘጠኝ
ዜሮ ዘጠኝ አስራ አራት እሺ፣ ሀምሳ አምስት እሺ።
ስልሳ ሶስት ሀምሳ አራት
ምንም ነገር አላኩም በዛ ስልክ
ማለት በዛ ስልክ ምንም ነገር አላኩም። ቴሌግራም ላይ
በግሜ የላከው hi ብዬ ልኬሎታለሁ። ይላኩልን አሁን።
እሺ እሺ